ಇಲ್ಲ Hello? Hello? Hello? Hello?
ಇಲ್ಲ
ጤና ይስጥልኝ
ጤና ይስጥልኝ
ተደውሎልኝ ነበር። አንተ ደውዬ ነበር በአራት ደውላልኝ ነበር። በዚህ ስምህ ማን?
ቁጥር ምን እንዳላበራ
እንደ- እንደውላለን ኦኬ፣ እሺ። ደውሎ ነበረ ገጠፋቸው
እሺ ችግር የለውም እንደውላለን